ጤና ይስጥልኝ አልፌ ሳምሬት ነኝ ባቆም ልርዳው
ሪፖርት አድርጌ ነበረ በር ተቆርጦብኝ
አሁን በደወሉበት ስልክ ቁጥር ነው ያመለከቱት ደንበኛችን ሪፖርተር
አሁን በደወሉበት አንዴ መስመር ላይ ጠብቁኝ ያየሁለት ነው እንደምናችሁ መስመር ላይ ያሉ ሙሉ ስሞት ማን እንበል?
ታጋይ
ከሁሉ ስፖርት ነበረ ሁለት ሺህ ብር withdraw ለማድረግ የሞከሩት። አዎ የእርስዎ transaction እኛ ጋር አልተገኘም። ማለትም ሁሉ ብር ላይ ነው ያለው፣ ሁሉ ስፖርት ላይ። ስለዚህ ሁሉ ስፖርት ማናገር ይኖርቦታል። ሁሉ ስፖርት ጋር ነው የቀረው፣ እነሱ active ማድረግ ይኖርባቸዋል። እኛ ጋር አልተገኘም። ሁሉ ስፖርት ጋር ነው active እንዲያደርጉለት ያናግሯቸው። እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።